ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አለን ስኬት ቴክኖሎጂ ነበር። ምን ልርዳ?
ስኬት ነው አዎ ስኬት እንትን ነበር ባለፈው ማሶ ማን ነው ማሽን የሚወገድ አስገብቼ ነበር። ከቆየ ልደውሎች ስላችሁ አውላችሁ ይላል።
እሺ፣ የማሽን ቁጥር ትነግረኛለህ?
የማሽን ቁጥሩን አላውቀውም። እንትን ስሙን ልንገርሻ በስም እ፣ ስለማይቻል ነው የማሽን ንገረኝ። የሰጠን መረካከቢያ ፎርም ላይ የማሽን ቁጥር ንገረኝ።
በቃ እሺ፣ እሱ ላይ ቆይ፣ በቃ ደውላለሽ።
እሺ እሺ